አዲስ ምናልባት
hello ሜላት፣ ወይ እ ሰላም ነው ሰላም ሜላ፣ ደህና እ ነሽ?
እና የምትቆዩ ከሆነ ልወጣ ነበረ።
ወይ አሁን ልትወጪ ነው? በቃ አዎ። ምክንያቱም ገና እስር ቤት እየወጣን ነን እኛ ገና አሁን ወደ ቅሊንጦ ሰው okay።
ለመጠየቅ አ፣ አዎ ምን ያህል ሰዓት ትቆያላችሁ? ከቻልኩ ልጠብቃችሁ።
እዛ- እዛ እስከ አስር ነው የሚቆየው እንትኑ፣ ከዛ በላይ አያስቆዩንም እነሱ።
በቃ እሺ፣ እ ወይ ሰኞ ትመጣላችሁ?
እሽማ ሂጂ በቃ እንዳንይዝሽ። አዎ፣ በቃ እሺ፣ መልካም አዎ።
ቀን።
ገና መውጣታችን ነው ከቤት።
እሺ እሽማ